hello እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው እ ኧረ እየሄድን ነው። አዎ አስር ጉዳይ ለሁለት
ለሁለት አስር ጉዳይ አዎ
ዘራቱ
ይሄ ያለች አምን ሰላም በልልኝ።
እሺ እሺ ማስቲካ እየበላሽ ነው?
አዎ እስኪ ና አገናኝ አገናኘኝ።
ኦ አይመችም እባክሽ ከዋሽም ጋር እየሄድን ነው።
እና እሺ
እሺ
በሉ ቻው።
ቻው